እጹብ ዘይሌቡ መዋስእት ይምራ ወይበል ቃል ያጽም እግዚኦ በመሪ ወገን ይቀበሉ። እግዚኦ ከመ ወልታ ስሙር ከለልከነ ዋስእቱ በተመራበት ወገን እየቀደሙ በመሪ ወገን እየተከተሉ ይዝለቁ ወይበሉ። ዛቲ ዕለት ሰንበተ ክርስቲያን ቅድስት እንተረሰያ አብለ ሕይወት በውስጤታ ተሰራ ላጣን ረፍት በተመራበት ወገን እንዲሁ ምልጣን ይበሉ። ዛቲ ዕለት ሰንበተ ክርስቲያን ቅድስት እንተ ረሰያ አብለ ሕይወት በውስጤታ ተሰርአ ለኃጥኣን ዕረፍት በተመራበት ወገን በዝማሜ ይዝለቁ፣ በመሪ ወገን በዜማ ዘልቀው ይዝመሙ። ሁለተኛው ሟሲት በሚመለጠን ጊዜ ዝማሜው በመሪ ወገን ይጀምራል። በአንሽ ወገን በዜማ ዘልቆ መዝመም ነው። ከመዝ ስርዓቱ አስተውል።